ሄሎ ሄሎ፣ አቤት።
እንዴት ዋላችሁ? ሰላም ነው እግዚአብሔር ይመስገን።
አለን። ከቻፓ Financial Technology ነበር የምንደውለው።
እሺ፣ እሺ፣ እ፣ አሁን ኢሜል ደርሶን ነበረ።
ምን ቀርቶን ነበር?
ኢሜል ደርሶን ነበረ።
አዎ፣ አዎ፣ አዎ።
አዎ፣ ውለታው በሚል ነው አይደለ? እ፣ አዎ፣ apply ውለታው።
አድርጋችሁ ጨርሳችኋል? ሌላውን ሞልታችሁ?
ሌሎች መረጃዎችንም ለመሙላት TIN number የምትለዋን ስለሚፈልግ እ, እንትን ማድረግ አልቻልኩም እና አዎ፣ ምን ያደርጉልኛል መሰለዎት?
እሺ፣ እ፣ እንትን system ላይ ስማችሁ ስላልመጣ አንዴ አዎ።
login በሉና ያላችሁን ፋይል አሁን TIN number ላይ ይቺን ደብዳቤ ያስገቡጣት።
okay፣ business license ላይም ከሴቶ የተሰጣችሁ ሰርተፍኬት ካለ እሱን ያስገቡትና at least ወደ system አችን እንዲመጣ ብዬ ነው። ከዛ የቀረውን file check እያደረግን ዝም ብሎ በቴሌግራም ይልኩልኝና check እናደርጋለን። አይሻልም?
ኦ- okay። እንትን የ የምንድን ነው ID የሚል አለ። እሱን ልልክልሽ እችላለሁ፣ የተከፈተበትን ID የቻፓ ID ማለት ነው።
አዎ፣ ግን not submitted ነው የሚለው እህ፣ ምንም- not ምንም ፋይል- submitted ነው የሚለው?
አዎ፣ ምንም ፋይል ስላልተላከ አንድ ወደ okay።
compliance ላኩትና አሁን okay።
ጨርሻለሁ ብለው ወይ ስልክ ቁጥር ልስጦትና ቴሌግራም ላይ ሁሌ active ስለሆነ ኢሜል okay።
እንዳንቆይቦት ትንሽ ስልክ ልስጦ okay።
ቴሌግራማችንን በጣም ጥሩ። እሺ፣ ችግር የለም።
ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት
በቃ እሺ፣ ይህንን አደርግና እንትን አደርጋለሁ። እሺ፣ ቴሌግራም ላይ አውሩና። እሺ፣ እናመሰግናለን።
እሺ፣ thank you